हेल' हेल' हेल' ይሰማኛል
हेल'
ወይ ይሰማኛል ሰላም
አለን
ሰላም
ማገናኘት አልችልም እኔ ምን ልታዘዝህ ወይ ስምህን ንገረኝ እና እጠይቅልህ ጂንሳፋ ነኝ ኦርደሩን መልሼዋለሁኝ ከስል አውጭልኝ ቢያት መልሰውና ደውል ብላኝ ነበር የትኛው አስራ አምስት ሃምሳ ሶስት ነው አዎ
እሺ እሺ እሺ ጽፍልሃለሁ እሺ